Hello, ጤና ይስጥልኝ Bistovic. Hello, Hello.
ጤና ይስጥልኝ.
Hello.
አይሰማም?
ይሰማል ይሰማል።
እሺ ምን እንርዳው?
እንዲ የበላሁትን ትኬት win እንትን ብሩን ቀንሳችሁ ነው የሰጣችሁ። ለምንድን ነው በጣም ለተ- በተደጋጋሚ ጊዜ ነው እንደዚህ እያደረጋችሁ ያላችሁት?
የ cashier ኮድን ወይ ትኬት ID ውን ንገረኝ።
okay እሺ፣ አንዴ አንዴ እሺ፣ ያዝ ያዝ። እሺ፣ እሺ ንገረኝ።
ሶስት ዜሮ
ትኬት ID ው ነው cashier ID ው ነው?
ትኬቱ ትኬቱ ትኬት ID ነው። እሺ ንገረኝ። እሺ
ዜሮ ዜሮ
አይ፣ ሰላሳ ማለት ነው
እሺ ሰላሳ
ኤ ሲክስ እሺ
D eight
እሺ
F A እ
F A
እሺ
ስልሳ ሰባት አስራ ሰባት
አስራ ሰባት እሺ
ሰማንያ ሶስት እሺ
F A A ዜሮ
A ዜሮ እሺ hello
A A ሁለት A
አ F A A ዜሮ እሺ ከዛ በቃ
no F A አይደለም። አዎ F A ሳይሆን F eight ነው ያልኩት። ኤይት ኤይት ነው እሺ ከዛስ አዎ ኤ ዜሮ
ኤ ዜሮ እሺ
ከዛ A A
የመች game ነው
የትናንትና ጨዋታ ነው።
ትኬት ID ልክ አይደለም ነው የሚለኝ እሺ ሰላሳ ልንገረህና ንገረኝ ሰላሳ እሺ A ስድስት እሺ
B እሺ ስምንት
እሺ F A
እሺ ስልሳ ሰባት
እሺ አስራ ሰባት
እሺ ሰማንያ ሶስት
እሺ F ስምንት
እሺ A ዜሮ
እሺ ከዛ A A አይደለ ሁለት ጊዜ አዎ ልክ ነው።
የመች ነው ጨዋታው የቅ- የቅርብ ጊዜ ነው
የትናንትና ነው ጨዋታው።
አይ የመጣልኝ አይደለም ትኬት ID ው ትኬት ID ው ልክ ነው
ID ው አዎ ልክ ነው የሚለው cash website ላይ ገብቼ ድጋሚ ሊሆን እስቲ check አድርገውና ላክልን ወይ ቴሌግራማችን ላይ ትኬት ID ውን እሺ እሺ እሺ